ሆነሽ ነገር ራሰው እምነት አጣብሽ ሆዴን ጎድባሰው ዛሬ ደህና ነሽ ነገ ሌላ ሰው እምነት አጣብሽ ሆዴን ጎድባሰው ቸርነት ደግነት መውደድን ካስጠቃን እጅን ካስነከሰው መጣጣም ከጠፋ ጎጆን ካፈረሰው እንዲያው ቻልኩት እንጂ ኧረ ስንቱን ነገር በዋሃ መዴ ሰው አልሆንም ነበር በአንቺ እንደ መቁሰሌ አንቺም ለእኔ ኦይ እኔም ለአንቺ በያስቢ ኦይ ምክር እንቼ ንጹህ ፍቅር ካንቺን ቤትማ ሆድና ጀርባ መሆን አይረባ ሰው ካልተግባባ አንዱ ለአንዱ ኦይ ካላሰበ ስቆ መደር እየካበ እርስ በርሱ ሰው ከጨቀነ ፍቅር አይደለም ካልተማመነ ካልተዛዘነ ምራሽ የምንም አበበግ የትኛው ባየሽ ማነስ ወይ ማለት ዛሬ ደህና ነሽ ነገ ሌላ ሰው እምነት አጣብሽ ሆዴን ሆድ ባሰው ዛሬ ደህና ነሽ ነገ ሌላ ሰው እምነት አጣብሽ ሆዴን ሆድ ባሰው አንዱ አስቦ በእውነተኛ ስሜት አብሮ ለማደጉ በፍቅር በሰላም ብንጓዝ ነው ሁልጊዜ ጥፋትሽን እንዲያው በችልታ የምሽረው ባንዴ በወድሽ እኮ ነው አይገባሽም እንዴ አንቺም ለእኔ ሆይ እኔም ለአንቺ በያሰቤ ሆይ ምክር እንጂ ንጹህ ፍቅር ካንቺን ቤትባ ሆድና ጀርባ መሆን ላይ ረባ ሰው ካልተግባባ አንዱ ለአንዱ ካላሰበ ስቆ መግደሎ እየካበ እርስ በርሱ ሰው ከጨከነ ፍቅር አይደለም ካልተማመነ ካልተዛዘነ አንቺም ለኔ ሆይ እኔም ላንቺ ቢያስብ ሆይ ምክር እንጂ ንጹህ ፍቅር ካንቺን ቤትባ ሆድና ጀርባ አልበሆን አይረባ ሰው ካልተግባባ አንዱ ለአንዱ ካላሰበ ሲቆመ ደሎ እየካበ እርስ በርሱ ሰው ከጨ